አሎ ወይ ሰናይ እ ስልክ መቶ እኮ ነው እ አዎ ሰማሁኝ እኮ እሙዬ ጋር ሄድኩኝና የመጽሐፍ ፈልጋ የአስራ ሁለተኛ ክፍል አ እንትን ብለውባቸው ግማሹን ፕሪንት አድርጌላት ግማሹን ትግዛ ብዬ እ እሱን የምን- ላደርግላት ሄጄ የምን መጽሐፍ ነው?
የአስራ ሁለተኛ ክፍል መጽሐፍ አሀ አዲስ መማሪያ ወጣ እንዴ?
እኔ አላቅም ምንም አላቅም እኔ የኬጂዎች አዲስ ወጣ ሲሉ ሰምቻለሁ። ተ- አላቅም የአስራ በእንትን ሁለተኛ ክፍል አ- መጽሐፍ እንዳለ በጣም ተወዷል ብታይ
የፖሚካ አለ እኮ ም- ምንድን ነች? ናቹራል ነች ናቹራል መሰለኝ አዎ ናቹራል መሰለኝ ኬ ሂስትሪ ምናምን ምናምን ሂስትሪ ካለውማ እንትን ነች፣ ሶሻል ነች ሶሻል አዎ እ?
አዎ ሶሻል ማለት ያው ሶሻል የአምናው የሚሆን ፖሚ የመጽሐፍ አለሽ አይደለ? የአምናዎቹ እ አስራ ሁለተኛ ነች እኮ የለም የ- የሶሻል መጽሐፍ የለም። አይ የአስራ ሁለት የለም የሶሻል የአስራ አንድ ነው ያለው አለች።
አይደል? አዎ።
የለም መጽሐፍ አለች።
አዎ።
አልታተመም መሰለኝ መጽሐፍ አልታት አዎ ቢሆን ነው አስቸጋሪ እንጂ ያመጣላት ነበረ።
አይደል አየለ እ፣ መጣላት ነበር እንዴት አዎ።
አልመጣልሽም ታዲያ? አልመጣም ማለች አላመጣም አይደለም።
ማለች አዎ።
እንዴት እ፣ እንዳስወደዱ ብታይ በስመ አብ ወወልድ ወመንፈስ እንዴ ቅዱስ በጣም ውድ ነው።
ሊያሳብዱት ነው በስመ አብ። ና- እስ- ናዝሬት ናቸው እነሱ።
አዎ አዎ
ናዝሬት አንደኛ የወጣችው ማመሰለችሽ እ የማህደር የሰርክ ልጅ በም- ምን ውይ ውጤት አዎ እውነት በናቹራል አዎ ወይ ታድላኩሽ ታድለ አምስት መቶ ምናምን አዎ።
ጎበዝ ነበረች አለች።
አዎ።
ድሮም ነገሩ ልጅቷ አለች አይደለ አ- ማማ ሌላ እንደዚህ ጥሩ ውጤት አመጣ ብዬ ሰማሁት ሌላም ሰው ሰምቻለሁ አ- አንደኛ ወጣች አለች ከናዝሬት ስኩል።
አይ ጎሽ እንትን ያለላት ጥሩ ነው እሺ እሺ ሰናይ ጥሩ እሺ ነው ውጭ እሺ እሺ ቻው እሺ